ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎ?
እንደ እንደምን አደርሽ?
እግዚአብሔር ይመስገን።
አዎ ዛሬ ጥላ- ጠዋት እንትን ብር ወደ ቴሌብር እንትን አስገብቼ አስተዋን አልመጣም።
deposit አድርገው ነው deposit አድርገው።
አዎ ውጭ አድርጌ አዎ እሺ ከ transaction history ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩልን።
ስልክ ቁጥር በየ- በየትኛው ስልክ ቁጥር?
ዜሮ ዘጠኝ ሰባ ስምንት
OK ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ
ሰባ ስምንት ሰላሳ አስራ ስድስት
እሺ ሰላሳ ዜሮ ስድስት
እሺ ሰባ ስምንት መነሻ ማለት ነው።
አዎ እሺ